ዶክተር ኒቴሽ ጢርማከር
የለም ሰላም ነው።
ሰላም እንዴት ነው?
የበረራ ዋጋ ለማወቅ ፈልጌ ነበር።
እሺ ለመቼ ነው? ከየት ወዴት?
ከአዲስ አበባ ድሬዳዋ።
ለመቼ?
አይ ዋጋ ለማወቅ ነው።
ያው ከቀን ቀን ይለያያል። ሜቢ ከነገ ጀምሮ ያለው ሌሉት መሄጃ ብቻ ነው ደርሶ መልስ
መሄጃ ብቻ።
እሺ ነገ ያለው ሶስት ሺ ስምንት መቶ ሰላሳ ሰባት ብር ነው። ከነገ ወዲያ እሮብ፣ ሐሙስ ሶስት ሺ አምስት መቶ ስልሳ ሶስት ብር። ትንሽ አንድ ሁለት ቀን gap አድርጎ ከሰጡት ያው ዋጋው ይቀንሳል ማለት ነው። እሺ ሌላ የምረዳውት ነገር አለ?
አይ የለም በቃ። ሻም thank you፣ አመሰግናለሁ።
እሺ ምዝገባ መያዝ ከፈለጉ ይደውሉ።
እሺ እሺ።
እሺ እናመሰግናለን። መልካም ቀን።